ሄሎ
ሄሎ፣
አቤት።
ሰላም ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን።
ቃል ኪዳን እባላለሁ። እንደውልሎት ከ Glory real estate ነው።
እ
እንደውልሎት ከ Glory real estate ነው።
እሺ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት እርስዎ የመግባት ወይም invest የማድረግ ሀሳቡ ካሉት መረጃ ልሰጡት ነበር።
ወይ የለኝም እማ።
እሺ፣ ሌላ ምናልባት የሚፈልግ ሰው ካለ ይደውልልኝ።
እሺ እሺ፣ አመሰግናለሁ።
እሺ።
እሺ